hello ሰላም ነው? hello ይሰማኛል። hello
ይሰማል አለ
ይሰማል። አዎ፣ ወጌሻ ለመመዝገብ ነው።
ወጌሻ ለመመዝገብ ነበረ።
እሺ፣ ስምዎትን ማን ልበል?
እ፣ ብስራት ይባላለሁ። information ም ለመጠየቅ ነው በዛ ለሰውም ስለመፈልግ።
እሺ፣ class ኡ የሚሰጠው ለሶስት ወር ያህል በሳምንት ሶስት ቀን ነው።
እሺ በአካል ወይም በኦንላይን እርስዎ በሚመቾት መውሰድ ይችላሉ።
እሺ እ፣ አጠቃላይ ሀያ credit hour ነው።
እ፣ በአካል የሚ- ከሆነ የሚወስዱት አያት ተስፎ ሲኒማ ነው class ኡ የሚሰጠው።
እሺ በኦንላይን ከሆነ ደግሞ በ Google Meet ኮሜዲያን እሸቱ class ኡን የሚሰጣችሁ ማለት ነው።
okay። እ፣ መመዝገቢያ ስንት ነው?
እስከ የካቲት 25 ለሚከፍሉ ደንበኞቻችን የአምስት ሺህ ብር ቅናሽ አድርገናል። 15 ሺህ ብር ነበረ፣ 10 ሺህ ብር አድርገናል። ከየካቲት 25 በኋላ የሚከፍሉ ከሆነ ደግሞ 15 ሺህ ብር ነው ክፍያ።
እስከ ሰኞ የኦንላይንም የዛም አንድ አይነት ተመሳሳይ ነው።
አ አ በቃ በምን ባንክ ነው የምናስገባው እኛ?
በንግድ ባንክ account ልክልዎታለሁ። ቢኒያም ቢኒያም መለሰ ደለለኝ ይላል የንግድ ባንክ account ስሙ ማለት ነው።
እ፣ በእሱ ካስገቡልን በኋላ screenshot አድርገው በቴሌግራም ይልኩልናል።
ይቻላል።
text ላድርግልዎት።
text አድርጊልኝ። አመሰግናለሁ። ናዝሬት።
እሺ እ፣ ስምዎትን ማን ልበል እ፣ ብስራት ብስራት ይባላል። ብስራት ሰይፉ ብስራት ማን ማን አሉት?
ሰይፉ ሰይፉ።
ብስራት ሰይፉ።
አዎ እሺ የት አካባቢ ነው የሚኖሩት?
እ፣ ወደ ሰሚ- ሰሚት አካባቢ ሰሚት።
አዎ።
እሺ ስልክ ቁጥር ይስጡኝ።
እ፣ ዘጠኝ ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ሀያ ስምንት አርባ ስድስት ሀያ ስምንት አርባ አራት አርባ አራት ሀያ ስምንት ሀያ ሀያ ስድስት ይቅርታ እንዴ ድምጾ ይቆራረጣል ነው። ዜሮ አርባ አራት ዘጠኝ ሀያ ስምንት አርባ አራት ነው አዎ፣ ሀያ ስምንት ሀያ ስምንት ሀያ ሀያ ስድስት ሀያ አንድ ሀያ ሀያ ስምንት
እስኪ ድጋሚ ይንገሩኝ። በጣም ይቆራረጣል።
አር- አርባ አራት ሀያ ስምንት ሀያ ሀያ ስድስት ሀያ ሀያ አራት ነው ሀያ ስድስት ሀያ ስድስት ሀያ ሀያ ስድስት አዎ
እሺ ዜሮ ዘጠኝ አርባ አራት ሀያ
ሀያ ስምንት ሀያ ሀያ ስድስት
ሀያ ስድስት ሀያ ሀያ ስድስት ነው።
ሀያ ስምንት ሀያ ስምንት ሀያ ሀያ ስድስት
እሺ ሀያ ስምንት ሀያ ሀያ ስድስት አዎ እሺ ስለዚህ በአካል ላድርግሎት አይደለም።
እ፣ እሱን እ፣ ከስር ከ class ጋር ምናምን ስለ ሊጋጭ ስለሚችል እ፣ ኦንላይን ቢሆን የተሻለ ይሆናል። ግን እስኪ እ፣ ደውለን ከአስራ አንድ ማናገር ሰዓት ይቻላል።
ተኩል እስከ አንድ ሰዓት ተኩል ነው class ኡ የሚሰጠው።
በቃ እስቲ ኦ- ኦንላይኑ ሳይሆን አይቀርም። ኦንላይን ይሽ- የሚሻል ይመስለኛል።
እሺ በኦንላይን አድርግሎት። account አሁን ልላክሎት።
account እ፣ ላኪልኝ እ፣ እስቲ screenshot አድርጌ በስልክ ቁጥሩንም በዛው ላኪልኝ የሚላክበትን።
እሺ እሺ እሺ